ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልሎት።
እሺ ቺፕቺፕ ላይ personal order አድርገው ነበረ አዎ እና location ኡ ሀረማያ ዩኒቨርሲቲ ነው።
አዎ አዎ ይቅርታ እኛ አሁን ለጊዜው እየሰራን ያለ ነው አዲስ አበባ ላይ ነው እና እ፣ ብሩን refund እናድርግሎት ወይስ እዚህ አዲስ አበባ የሚቀበል ሰው ካለ maybe፣
አይ የሚቀበል ይዞ የለም።
ስለዚህ refund እናድርግሎት።
እሺ እሺ ይቅርታ በጣም አሁን refund እናደርጋለን።
ግን እሺ መልካም ቀን።